ሄሎ ሄሎ ማ
አዎ ትላንት አዋርተውኝ ነበረ እና አዎ እሺ
እንዴት ነው የሆነው? ማን ክሬት እንዳደረገ ራሱ
እኔ አሁን እኔ ነኝ ቁጥሽ ራሴ ማንም ቁጥሽ እም ሄሎ እሱ ምርጥ አይደል?
አዎ አሁን ጽዮን እኔ አላደረኩም ነው አሁን ጽዮን የምትያች የግሩፕ ያችኛዋ ማለት ነው ይሆናል እኔ አላደረኩም አዎ በስ በእኔ ሌላ ሰው አድርጎ ይሆናል ነው የምትለው ክርስቶስ ራሱ ሰዎች ያለነሱ
አረኩም ብሎ አዎ እኔ በቃ ቆሻ የሚለው አደረኩኝ ስለ ጽዮን ላይ መላካት ሲሆን በእናትሽ ቁምሳ በምትልከች ላይ አይ ወደ- ስለዚህ እንደፈለገው ብሩን ወይ አስኩልኛ መልስልኝ አዎ የእርማ ብር እንደዛ።
ሪፈንድ ነው የሚሆነው ባሽ ብሩን ላኪልኝና ነው ሌላ ገዛ ይሻላል።
መቶ ሀምሳ ብሩ እሺ ላክሎ እስገባሉ በቃ አስግሪልኝና ከዛ ሰኞ በዚች ነው ጽዮን እኔ ራሴ ያዛለው።
እሺ እሺ ሪፈንድ በቃ አደርጋለሁ እንጠብቃለሽ እማ።
መልካም